አመሰግናለሁ። ጤና ይስጥልኝ ቤተሰቦች።
ምን አስጠላና እንትን ነበረ
እሺ
betting ላይ የሆነ ብር አግኝቼ ነበርና
እሺ፣ ትኬት ነው።
ትኬት አይደለም።
እሺ ከዛ ብሩን ወደ ቴሌ ብር ለማስተላለፍ ሞክሬ
እሺ፣
ከዛ pending ብሎ ይዘዋል።
okay፣ እሺ፣ አንድ ይጠብቀኝ።
hello ወይ ሰላም ነው።
ዘጠኝ Best Bet ስልክ ንገረኝ።
አርባ አምስት እሺ ሀምሳ አራት እሺ።
አስራ ስድስት ሰማንያ ሶስት
ስንት ብር ነው?
ስድስት መቶ
failed ነው እኮ አባቴ፣ እ?
failed ነው ወይ? ብሩ ሳይኖርህ ነው የሞከርከው?
ሳይሆን እኮ አለ እ? መቼ ነው ቀኑ? exact ቀኑ?
December ሶስት
እሺ ቆይ አንዴ። እሺ በ voucher ነው ያወጣኸውና
እ?
በ voucher ነው የወጣው። ይሄንን ማውጣት የምችለው ወይ Best Bet ሱቅ ላይ ነው ወይ ደግሞ ወደ Best Bet account ነው መመለስ የምችለው።
በቃ ወደዛ መመለስ መመለስ አይቻልም አንተ ትችላለህ። መጀመሪያ account history ላይ ትገባና እ?
ከዛ voucher history ትለዋለህ።
ቮቸር ሂስትሪ አዎ አካውንት ሂስትሪ ላይ ስትገባ voucher እና voucher history የሚል ይመጣልሃል።
እ?
voucher history የሚለውን ትነካለህ።
እ?
ከዛ እ፣ voucher እ፣ ቮቸሩን እ፣ ቀኑን በሶስት ታስገባለትና ቀን አስገባ ይልሃል። start day እና end day ያለው ሁለቱንም በሶስት ታደርገውና ሀምሳ ሰባት ብሎ የሚጀምር voucher code አለ ስድስት digit የሆነ እ?
እሱን ኮፒ ታደርግና deposit ላይ ትሄድና deposit voucher የሚለውን ነክተህ እዛ ላይ paste አድርገህ deposit ስትለው ወደ Best Bet account ይመልሰዋል።
እም፣ ቆይ እናንተ መመለስ አትችሉም?
እኛ አንችልም አባቴ።
እሺ በቃ ትንሽ ሞክሪና ካልቻልኩ ሞክርና ካልሆነ መልሰህ ደውልልኝ። እሺ እሺ በቃ እሺ፣ thank you።
እሺ፣ ስለደወልክ እናመሰግናለን። መልካም ቀን።
thank you።